ሰላም ነው?
ሄሎ ሀሴት ነኝ።
ሀሴት ሰላም ነው?
አለሁልህ። እግዚአብሔር
ሞክሽ አሸናፊ ነኝ። cancel cancel ተደረገልኝ እንዴ? cancel ተደረገልኝ። ሰላም
ስንት ነበር order ነበሩ?
ስልሳ ሁለት ሰባ አምስት ስልሳ ሁለት ሰባ አምስት ምግቡን መልሻለሁ ብለኸኛል አይደለ? አሸናፊ አ እዛ ሆኜ ነበር ያሳወቅኩሽ። አልሰራ ሲለኝ ቀጥታ ነው የመለስኩት።
በቃ ከሶስት ሰዓት በኋላ እሺ፣ አልተገናኛችሁማ ከከሰ አልተገናኘንም። አ ደጋግሜ ሞከርኩለት ካሳወቅኩኝም በኋላ አይሰራም። አውቆ ነው የዘጋው መሰለኝ።
እሺ አንዴ አንዴ አንዴ ስልሳ ሁለት ሰባ አምስት ሬስቶራንት ስልክ እያነሱ አይደሉም። እዛው ነህ እንዴ? ምግብ ቤት እዛ አካባቢ?
አይደለሁኝም። ያው ካርን ጨረስኩኝ። ከሱ በኋላ አንድ እሺ እስቲ ቆይ ድጋሚ ሞክሩላቸው ብዬ ላስተላልፍና ከዛ ወይ በኋላ ወርጄ ላገናኝሽ።
እነሱ እኔ ያለሁት እኛ- አባሬ ነኝ። አዎ።
እኛ ስላልሆንን ነው። አንዴ ድጋሚ በቃ።
ጠቅላ ድጋሚ ሞክሩላቸው። የሬስቶራንት አይዘጉም አይደለ?
እኔ እንጃ እርግጠኛ አይደለሁም።
እሺ እሺ እሺ ቻው።
እሺ